ሄሎ ጤና ይስጥልኝ ኢትዮጵያ በኩል ምን ደርሰው
እሺ ስለምናት ዲፖዚት ለማድረግ ፈልጌ ነበር እና አካውንት እንዴት ነው ማገኘው?
በቴሌ ብር ዛሬ ዲፖዚት ማድረግ ይችላሉ።
ነው ቀጥታ ከቴሌ ብር ጋር ሊንክ ማድረግ አስፈልግም ነው ማለት ነው።
አዎ አዎ፣ በባንክም ይቻላል ነው በባንክም ይቻላል። እዛው እሺ።
በቴሌ ብርም አም- አማራጭ አለው። ኢምቢዳር ሴኩሪቲ የሚለውን ስትነካው ቴሌ ብሩ ትንሽ maybe ለእናንተ ምንትን ቢሆን ቀጥታ ከቴሌ link ኡን ተጠቀሚ ወደ ቴሌ ብር የሚል አልፈለኩም። ለዛ ነው
አዎ፣ account ካለ ግን account እንትን ማስገባት ከሆነ ፈለግ ከዛ ደረሰኛ upload ማድረግ እችላለሁ።
አዎ አዎ በቃ ይችላል።
እሺ፣ እሱ ልጠቀም። account እንዴት ነው ማገኘው?
እሺ አንድ ጠብቅኝ።
እሺ እሺ።
የምን account ልስጥክ?
ንግድ ባንክ እሺ አንድ ሺ እሺ እሺ
ሀምሳ አራት
ሀምሳ አራት ሰባ ሁለት
ሰባ ሁለት ስልሳ ስድስት ስልሳ ስድስት ሀያ ስምንት ሀያ ስምንት ዘጠኝ
ዘጠኝ Auction ኢትዮጵያ ነው የሚለው አዎ እሺ እሺ አመሰግናለሁ እሺ እሺ እናመሰግናለን።